እንዴት አደራችሁ? አዲያማት ምስኪን አሁን
okay። ሮቤል እባላለሁ ከሄዳ ቢስና ነው የምደውለው።
እሺ
ማናጀር ታገናኝ ምን ነበር ይቅርታ
የእኛ መኪና እናንተ ጋር እየሰራ ያለ ኮስተር አለ እሺ እና ነዳጁን አልሞላችሁልንም። እኛ በገንዘባችን ሞላ ነው። እንደገና payment ም አልከፈላችሁም። እንዴት አይነት አሰራር ነው?
እሺ ለሚመለከተው አስተላልፍና እንዲደወል አደርጋለሁ
ስልክ ሰጪኝ ወይ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ
ዜሮ ዘጠኝ ሰላሳ በሚለው ቤት ሞክሬ ነበር።
ሰላሳ አንድ መጨረሻ
መጨረሻው ስንት መሰለሽ? ቆይ እ መጨረሻው ሰላሳ አንድ የሆነ ስልክ ሰላሳ አንድ
አይነሳም። ዜሮ ዜሮ ዘጠኝ ሰላሳ ዜሮ ዜሮ ሰላሳ ስምንት ሰላሳ አንድ የሚል አይነሳም። እሱ እሺ እንትን ሰላሳ ስምንት መጨረሻ
ሰላሳ ስምንት መጨረሻው ራሱ ስልክ ሆኖ ነው ሰላሳ አዎ ስምንት አዎ መጨረሻው ሰላሳ እሺ፣ እሺ።